ሄሎ ጤና ይስጥልኝ።
ሰላም እግዚአብሔር ይመስገን። ምን ልታዘዝ? ምን አሉኝ? ድምፆት አይሰማም። ይቅርታ፣ ድምፆት አይሰማም።
ብር ገብቶ ነው እሺ፣ message ኡ ቴሌዊን game ነው።
ATM ብር አዎ፣ ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ይደውላሉ። መጀመሪያ
ኮከብ ስንት ነው?
ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ይደውላሉ።
እሺ ከዛ ሰባት ቁጥር ይጫኑና አማርኛ ያደርጉታል።
እሺ thank- እሺ ሶስት ቁጥር ላይ ለመጫወት የሚል ይመጣልዎታል።
እሺ እሺ፣ መልካም ጊዜ።
እሺ መልካም ጊዜ።
አሜን። እሺ ባይ እሺ